ጤና ኢንቨስትሜንት ቤት ነው የምንገዛው።
ዊዝድሮ አድርጌ ነበር ወደ ቴሌ ብር።
በዚህ ስልክ ነው?
አዎ ስንት ብር ነው?
አስር ሺህ
እሺ አንዴ ጠብቀኝ። አስር ሺህ ብር ቴሌብር account አስራ ስምንት ዜሮ አራት አስራ አምስት አስራ አምስት ነው አስራ ስምንት አስራ አምስት አይደል?
አዎ
እሺ confirm አድርጌልሃለሁ። ገብቶልሃል። check አድርግ።
okay ተደውል። እናመሰግናለን። መልካም ምሽት።
እሺ thank you